hello
hello
ሰላም
ወጪ አድርጌ ነበር
ላሉት። እሺ
ቻፓ ላይ እ ሀምሳ ብር ወጪ አድርጌ ነበረ።
እሺ።
ስምንት ሺህ ብር ላይ ሳየው አልገባልኝም።
አሁን ያዘዝከው
አዎ ቤት ተቀምጧል ቁጥር ኪ ከሂሳቡ ላይ ግን ቴሌ ብር ላይ አልገባም።
እሺ፣ ቤት ቤት ቁጥሬ ነው።
አዎ እሺ፣ ቼክ ላድርግልህ። hello በ voucher ነበር ያረከው አይደል?
አዎ አ በ voucher ከሆነ በአካባቢ የቤት ቤት shop አለ፣
እ እ የቤት ቤት ሱቅ አለ በአካባቢ እዛ ሄደ ነው ወይ ብሩ መውሰድ የምችለው
okay ወይ ደግሞ ወደ account መመለስ ትችላለህ።
እንዴት ወደ ቤት ቤት account
እኮ እንዴት ነው ማለት ነው?
እ ስልክ ላይ account history የሚል አለ።
እ እዛ ውስጥ ስትገባ voucher history የሚል ታገኛለህ።
okay ከዛ voucher history ዋ ውስጥ voucher code የሚል አለ። እሷን ኮድ ትይዛትና ቁጥሯን እና ፊደል አንድ የያዘች አለች። እሷን ኮፒ ታደርግና
okay deposit የሚለው ጋር ትሄዳለህ።
okay ከዛ voucher የሚለውን ትመርጥና
አዎ ከዛ insert voucher code የምትላለች።
እሺ ከዛ ያቺ የያዝካትን ኮድ ስታስገባት deposit የሚለውን ስትነካው ወደ account ይመልስልሃል።
እሺ thank
እሺ መልካም። እሺ እንደዚህ አድርገህ ሞክረው።
አይ እሺ thank እሺ